ሄሎ ሄሎ ቢጃይ ነው የምደውለው። ሰመኛች ቤት ኖት ከቢጃ ኢትዮጵያ ነው የምደውለው።
ይካሴ ይሰማል። እ?
ከቢጃ ኢትዮጵያ ነው የምደውለው። አይሰማም ይሰማል
ቤት ኖት አይደለ?
እ? ምን አሉኝ?
ፍቅር ቤት ነው የሚባለው የቤቱ ስም።
አዎ አዎ፣ ፍቅር ፍየል ቤት።
አዲስ የቢጃይ መለያ ቁጥር ልከን ነበር። ስት ገብቶሎታል?
እኔ እንጃ ገብቶልኝ ይሆናል አላየሁኝም። እናት
እሺ፣ ምናልባት ካልገባለት አሁን ልንገረውትና የያዙት ቁጥሩ እሺ እሺ እ
ሀምሳ አንድ ሀምሳ አንድ
አርባ ስምንት
አርባ ስምንት ሀምሳ አራት ሀምሳ አራት ዜሮ ዘጠኝ ዜሮ ዘጠኝ
አዎ ይሄ አዲሱ የደንበኝነት የመለያ ቁጥሮች ነው የያዙት። እሺ መልካም ቀን።
እሺ